ነው።
አቤት ጤና ይስጥልኝ።
ሰላም ጤና ይስጥልኝ ቤት ቤት
ቦነስ እንዳለው እና እንደሌለው ለማወቅ ነበር።
ምን አልከኝ?
ቦነስ እንዳለው እና እንደሌለው ለማወቅ ነበር።
እሺ
ከአስር ትነግረኛለህ? አዎ አስራ ሁለት አስራ ሁለት ሰማንያ ሶስት ሰማንያ ሶስት
ሰማንያ ሰባት ሀያ ሰባት
ሰማንያ ሰባት
እሺ ሰላሳ ሁለት ሰማንያ ሶስት ሰላሳ ሰባት ነው ያልከኝ?
አስራ ሁለት ሰማንያ ሶስት ሰማንያ ሰባት እሺ ሰማንያ ሰባት ዘጠና ስድስት ዘጠና ስድስት እሺ ልክ ነህ። አስራ ሁለት ሰማንያ ሶስት ሰማንያ ሰባት ዘጠና ስድስት ነው።
ዘጠና ስምንት
እሺ እ ሁለት ጨዋታ ወጥቶብሃል። እሺ ወድቆብሃል። ውስጥ ነው። አዎ okay።
እሺ ሌላ መልካም።
ነገር
ካለ ንገረኝ።
እሺ አስራ ሁለት አስራ ሁለት ሰማንያ ሶስት እ እ
አስራ ሁለት ሰማንያ ሶስት
አስራ ሁለት ስንት?
አስራ ሁለት ሰማንያ ሶስት እሺ ሰማንያ ሶስት ሰማንያ ሰባት ሰማንያ ሰባት ሀያ ሶስት ሀያ ሶስት
አዎ።
እሺ ይህም ሶስት ጨዋታ ወድቆብሃል። check አድርገው ታርሙላል።
እሺ እሺ እናመሰግናለን። መልካም ቀን።